ጤና ይስጥልን ከቪዛ ኢትዮጵያ ነው የምደውለው።
አዎ እሺ።
ይሰማል?
አዎ ይሰማል።
እ ቅድም ጥያቄ ጠይቀውኝ ነበረ ዋጋ አ
ጊዮርጊስ ሰላሳ ሶስት CL ኡ ከሆነ ዘጠኝ መቶ ሀምሳ ነው። ካስትልም እንደዛው ዘጠኝ መቶ ሀምሳ
እሺ እሺ
እ ጊዮርጊስ ደግሞ ሀምሳ CL ኡ ደግሞ ከሆነ ዘጠኝ መቶ ሀምሳ አምስት ነው አንድ ሳጥን ማለት ነው።
ትልቁ ማለት ነው።
ምን አለኝ አሁን ትልቁ ሀምሳው ማለት
okay እሺ፣ አመሰግናለሁ።
እሺ። ሌላ ምረዳት ነገር አለ?
አይ የለም፣ በቃ አመሰግናለሁ። ይሄን ነበር።
እሺ፣ እኛም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልን። መልካም ቀን ይሁንልዎ።
አሜን ለሁላችን።